ሄሎ ደህና ነሽ ወየ ወይንዬ እንዴት ናችሁ አለን አለን አላችሁ አለን ወረቀቱን እዚሁ ነው ቁጭ የማደርገው የቱን ይሄን እንትኑ እ ይሄ አርሚው ብለሽ ያልሽው
እ አይ ትውሰድ እንጂ እ ለ- ለእንትና ለማ ለማን ነው ለምልክት ለጥፋት ቤት ኃላፊው
Okay እ ለጥፋት ቤት ኃላፊው እ?
እ?
እንትኑም እኮ አልገባኝም የሚገርምሽ ነገር ምኑ
normal size badge መክተቻ
መክተቻ ከነማንጠልጥያው ብላችሁን አርማችሁ የላካችሁኝ ብዛት አይደለም። አይ ትላንት እኮ ነገርኩሽ ወይንዬ እናንተ እኮ የላካችሁልኝ እኮ ባጅ- ቴሌግራም ላይ የላክሽልኝ ነው እኮ ማውራልሽ።
ባጅ የታ- የታተመ ባጅ ህትመት ከነ ማንጠልጠያው
ማን ያረመው? ይሄን normal size badge እ?
ባጅ ህትመት ከነ ማንጠልጠያው እም?
ማን ያረመልሽ? ይሄንን ነው የምልሽ። ለምን ላክሽ እንትና።
በቴሌግራም እ?
እንትና ነች ብርሃን እ?
ብርሃን
እ፣ እንትን አላለችኝም እኮ በቃ ባጅ- እንደዚህ ነው የምትይው፣ ሌላ ነገር የለውም።
ባጅ normal- ህትመት
normal size badge ህትመት ቆይ ከነ አንዴ ማንጠልጠያው normal size
ባጅ ባጅ ህትመት
ህትመት ከነ ማንጠልጠያው ከነ
ማንጠልጠያው ማንጠልጠያ
ነው።
እሺ እና hard cover A4 አዎ።
size አዎ
እሺ cover A4 size ስንት አንድ እሽግ ነው አይደል አንድ እሽግ አንድ እሽግ እሺ እኔ ፈርሜ ልላከው አዎ ላኪው